hello
አቤት ጤና ይስጥልኝ
እግዚአብሔር ይመስገን።
እ ከቴሌ ነበር የምደውልልህ።
እሺ እሺ፣ ምን እኔ ብር ልታዘዝ?
ተመዝግበህ ነበር አይደል? በ agent ኡን
አረ እኔ አልተመዘገብኩም። የሆነ ባለሙያ ልስራበት አለና okay።
ከዛ ወስዶ የማን እንዳስከፈተብኝ አላውቅም። እኔ እንዲዘጋልኝ በጣም ነው የምፈልገው እና እኔ ልሰራበት እፈልጋለሁ። የማን እንደምጠይቅ ግራ ገብቶኝ ነው አሁን ተቀምጨልሽ።
okay ስለዚህ active ይደረግልህ። እዚህ ጋር already እንደተመዘገብክ ነው የሚያሳየኝ።
አው ወስደው ስለ ሰላም district አ የሆነ ልጅ መጥቶ ካስመዘገበ በኋላ እ፣ ልጁን ሳናግረው ኧረ እኔ ስራም አልሰራበትም እኔ ምንም አልልም ምናምን ሄደሃለች ጋር አናግራት ምናምን አለኝ። ቀረ ቀረ።
okay እንትን አለም በሚለው ነው የተመዘገበው።
አዎ አዎ አለም አለልኝ። አዎ አዎ ያንተ ነው የኔ ነው። አዎ እኮ እና ትሰራበታለህ። ልጆች active ያደርጉልሃል። መስራት ከፈለክ balance ም ያስገቡልሃል። መስራት ከፈለክ active ማለት በቃ እኔም በጣም መስራት እፈልጋለሁኝ። ሌላ ሰው ከፍቶበታል አይከፈትልም ስላሉኝ ነው።
no አይ አልተከፈተበትም። እዚህ ጋር አንተ አለም የሚለው ነው የተከፈተበት።
እና አ- አለም ንግድ በሚለው ፈቃዱ የአለም ማለት ንግድ የንግድ ፈቃዱ ስም ስለሆነ ነው።
okay የንግድ ፍቃዱ ስም አለም ናት አይደለ?
አዎ ዞሮ ዞሮ በአንተ ነው የተመዘገበው። ንግድ ፍቃዱ የማንም ቢሆን በአንተ እ።
ስልክ ስለሆነ የተመዘገብከው agent ኡን መስራት ትችላለህ። merchant ኡን ነው መስራት የማትችለው። ንግድ ፍቃዱ በሌላ ሰው ስም ከሆነ ማለት ነው። ባንክ አዎ account ንግድ ስለማይሰራ ፈቃዱ በ በ የኔ ባለቤቴ ናት።
ችግር የለውም ይቻላል። ባለቤት ከሆነች መብትህ ነው።
ስለዚህ አሁን ለምን ምን መጥቼ ላናገር ጋባች የለ no ቴሌ ሳይሆን እኛ ከአዲስ አበባ office ነው የምንደውልልህ። ልጆች አሉ፣ እዛ branch አለን።
branch እና ልጆቹ ቦታው የአንተ የት ነው? ባህር ዳር ነው አይደለ?
ፍኖተ ሰላም ፍኖተ ሰላም ፍኖተ ሰላም አዎ ልጆች አሉ። ፍኖተ ሰላም active ያደርጉልሃል፣ እሺ እሺ ይደውልልሃል፣ ይደውሉልሃል። አንሳላቸው።
እሺ መልካም ቀን።
እሺ